ሄሎ ጤና ይስጥልኝ ቤተሰብ ኢስራኤል ነኝ ባኮ ምልርዳው
አራት ሺህ ማታ ትላንት ማታ ዊዝድሮ አድርጌ ነበረ።
እሺ ያልገባልህን
በዚህ ቁጥር ማለት ነው።
እሺ አንዴ መስመር ላይ ጠብቀኝ።
ችግር የለም።
ትናንትና ነው አይደለ?
አዎ ትናንት ማታ እሺ በዚህ ሰዓት አካባቢ ማለት ነው።
እሺ
በሳንቲም ነው።
ወደ ቴሌብር ማለት ነው።
አዎ እሺ አሁን ገብቶልሃል። check ማድረግ ትችላለህ።
እሺ እሺ፣ አመሰግናለሁ።
ስለደወልክ እናመሰግናለን። መልካም ጊዜ።
እሺ ቻው።